ጤና ይስጥልኝ ቤተቤት
ብር ማታ withdraw አድርግቼ እስካሁን pending እየተባለ ነው።
ደውለ ነበር።
አዎ ያው አስራ ዜሮ ዜሮ አስራ አንድ አሁን ደውዬ ይህ ስልክ ስጠኝና የስልክ ደውለት ተባል።
OK እሺ፣ ስንት ቁጥርህን ጋር ራሱ ነው ይሄ ነው ቁጥሩ?
አዎ ይሄ ይሄ ስልክ ነው።
እሺ፣ ስንት ብር ነው?
ሶስት ሺህ ብር እሺ፣ እሺ፣ አንዴ ጠብቀኝ፣ አንዴ ዛሬ ነው የሞከርከው? ትናንት ነው
ማታ ሶስት ሰዓት ዘጠኝ ሰዓት አየሁት። ሪፖርት አደርጋለሁ። እሺ ሶስት ሺህ ብር ለዜሮ ዘጠኝ ሀያ ሰባት ነው አይደል እየላክ ያለው?
አዎ።
ሀያ ሰባት ዜሮ ስምንት አርባ ሁለት ዘጠና ስድስት በቃ አዎ።
ሪፖርት አድርጌላለሁ። እሺ ሪፖርት እና መቼ ይደርሰኛል?
ከበኋላ check አድርገው፣ ከበኋላ check አድርገው። እስከ ማታ እስከ ስንት ሰዓት?
እስከ ማታ።
እስከ ማታ።
አዎ አዎ አሁን መውጣት አይቻልም።
እያስተናገዱ ነው ሪፖርት ያደረግንላቸው። እሺ
ኦ ብሩ ብሩ አስፈልጎኝ ነበር።
አዎ፣ ትንሽ መጠበቅ አለብህ። ይቅርታ